hello ሰላም ጤና ይስጥልኝ ቤስት ቤት
deposit deposit አድርጌ ብር አልመጣልኝም።
መቼ ነበር ያረከው?
ትናንትና ማታ። አሁንም
እሺ በተለያየ- እ፣ ከቴሌ ብር ነው ወይስ ከ CBE?
ከቴሌ ብር ነው እሺ ከቴሌ ብር የተላከልን message ቴሌግራም ላይ ልከህልናል።
ልክ ያለው እሺ ማን ነው ስምህ? ንገረኝ እስቲ።
አዳነ።
የቴሌግራም ስምህ አዳነ ነው?
አዎ
ዜሮ ዘጠኝ አስራ ሶስት ሰባ አምስት አስራ አንድ ሰላሳ ዘጠኝ ነው ስልክህ?
አዎ።
እሺ አን- ካላችኋለች አንዴት ሊመልሱላት በሱ- በሱ እ?
ልካ- ልክ- አሁንም ሌላ- ልኬላታለሁ አሁንም ብያለሁ።
ሁለት መቶ ብር አሁንም ሁለት መቶ ብር እዛው ላይ መጣልኝ።
እዛው ላይ ላክላት አሁንም
እ?
እዛው ሌላ ክላት አሁንም ሁለተኛውንም ዲፖዚት እዛው ላይ መልሰህ ላክላት። እሺ አንድ ላይ እንድ- እንዲያስገቡልክ።
እሺ።
እሺ አባቴ። እሺ መልካም ቀን።